ጤና ይስጥልን። ቤት ቤት ዘዴት ላይ ምላክ hello
hello ጤና ይስጥልን።
አብሮ ይስጥልን።
እንትን እይልኝ እስኪ cashier code ልንገርሽ እና እሺ ቦነስ ካለውም ከሌለውም እሺ አስር
አስር አርባ ስድስት አርባ ስድስት
ሰባ ሁለት ሀምሳ ሰባት ደግሞ ሌላ ያዥ
ቆይ ይሄን check ላድርገው።
እሺ እሺ
እሺ ይህ ቦነስ የለውም ንገረኝ።
እሺ እሱ የለውም አዎ አስር ሰላሳ ስምንት አስር ሰላሳ ስምንት
አስር አርባ ስምንት
ይህም የለውም።
እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።
አንተ በምን ዘጋጅ